ሄሎ
አሉ ሰላም ጤና ይስጥልን ቴሌቪዥን
እንትን የሆነ አ- አምስትን ዘሎ ሰባት ነው ስድስት መቶ የለም አቤት
ስድ- ለማዘጋት ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ስድስት ቁጥር ላይ ለማቋረጥ የሚል አለ
እኮ ነክቼው ነበር። አሁን የለም ጠፍቷል።
ስድስት ቁጥር የለም አቋርጠውታል ማለት ነው
ተቋርጧል ማለት ነው።
አዎ ስድስት ቁጥር ከሌለ ተቋርጧል
እሺ፣ እናመሰግናለን።
እሺ ምንም አይደለም